ጤና ይስጥልኝ በኪቤት ቤቲ ነው የምንረዳው አሁን እባክሽን ማለት አንተ withdraw ሀያ አምስት ሺህ አድርጌ ነበርና አልገባልኝም።
በዚህ ስልክ ነው አይደለም ዜሮ ዘጠኝ አስራ አንድ ቆይ አንድ ጠብቀኝ ዜሮ ዘጠኝ አስራ አንድ ዜሮ ስድስት እሺ ሀምሳ አምስት ዘጠና ሶስት
አስር አስር አምስት አድርገን ያወጣኸው አዎ እሺ ወደ ተመስገን አማን አንድ ሺ ሰላሳ አምስት ስልሳ ሁለት ሀያ ሰባት ሰባ አራት ሰባት አዎ
confirm አድርጌልሃለሁ። ትንሽ ቆይቶ ይገባልሃል።
እሺ እደውል። እናመሰግናለን። መልካም ቀን